ሄሎ ሰላም ጤና ይስጥልን።
አይ message ላይ የቴሌዊንግ አገልግሎት ስድስት አለህ ለወራት የሚቆይ የሚል message ደርሶኝ ነው።
እሺ የቴሌዊን ደንበኛ ስለሆኑ ትኬት ሰጥቶት ነው ባሉት ትኬቶች የእድል ጨዋታን ሲጫወቱ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማት ያገኛሉ።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚል አለ። የእድል ጨዋታን ነው ባሉት ትኬት የሚጫወቱት።
እሺ እሺ ሰባት ቁጥር ላይ ቋንቋ ይምረጥ፣ ግልጽ እንዲሆንለት። እሺ እሺ